ሄሎ
ሄሎ፣ ጤና ይስጥልን። ቤት ቤት
ማን ልበል?
ቤዛ ነኝ ከቤት ቤት። ምን ልርዳ?
አዎ ብር ክሲ ላይ ያስ አራት ሺህ ብር ነበረ ይጎት እሺ፣ ሳየው እሺ። አይሰማም አባት።
ሁሌ ብር ደቆረጨ
hello
አቤት ምን አልከኝ? ይቅርታ አልሰማውም።
አራት ሺህ ብር withdrawal ሆኖ ነበር።
ከዚህ ቁጥር ነው
አዎ በዚህ ቁጥር
withdraw አድርገህ አልገባልህም?
አዎ
እሺ፣ አንዴ check ላድርግ። መስመር ላይ ጠብቀኝ።
እስቲ በዚህ ይበልጥ ይህን ንገር ወድላት መጣቅ ምን ቢል ማዲንጎ አፈወርቅን ቤት ነክነ
ሄሎ
አቤት
ሁለት ሺህ ሁለት ሺህ ብር ነው ወይስ አራት ሺህ ብር አንድ ላይ?
አው አው አው አው አው አው ሁለት ሺህ ሁለት ሺህ ብር ጅማ ባላህ ለታ ደዘን ኦፕሳን አይደለ ስምክ?
አውሳ አው ኦብሳ ኦብሳ እሺ፣ ዜሮ ዘጠኝ ዜሮ ስድስት ስልሳ ዘጠኝ ሰላሳ ስድስት ሀምሳ ዘጠኝ በትክክል የቴሌ ብር ቅ- ቁጥር ይሄ ነው።
አዎ አዎ፣ ወደዚህ ባላንስድ ሆኗል። እሺ፣ እስቲ ቼክ አድርገው።
አልገባልኝም። እዛ ላይ ምንም የለኝም።
ዛሬ ነው አይደለ? ሁለት ሺህ ብሩ
አዎ ሁለቱም ሁለት ሺህ ብሮች ዛሬ ናቸው። እ አዎ።
tran- transaction ኦች ግን ሁለቱም balanced እንደሆኑ ነው የሚያሳዩ። እስቲ check አዎ፣ አድርገው ሁለት- ቴሌ ብርህ ቴሌ ብርህን check አድርገውና መልሰህ ደውልልኝ። አንዱ በ voucher ነው፣
አ አንዱ በ voucher ነው።
ቴሌ ብሬ ላይ እኮ ምንም ነገር የለኝም።
እሺ፣ የ voucher ኡን አንዴ check ላድርግልህና
እሺ ሁለቱም በ voucher ነው ወጣው።
አይ አይደለም፣ አንዱ በቻፓ ነው።
ወደ ሸሬ ወላሂ
እሺ ቁጥር ልንገርህ የገባበትን ሁለት ሺህ ብር ዜሮ ዘጠኝ አስራ አራት
እሺ ዘጠና ሰባት
እሺ አርባ ዘጠኝ ሰማንያ
እሺ ሁለ- ሁለ- ሁለቱም ጊዜ እሱ ላይ ነው ገባ።
አይ አንዱ በዚህ ነው የገባው በ voucher ያልኩክ ማለት ነው። አንዱ ግን ወደ ራስ ቁጥር ወደ ቴሌ ብርክ ነው የገባልክ።
አልገባም እሱ እዚህ balanced ነው የሚለው። እስቲ check አድርገው እና አልገባኝም።
መልስ ደውሉኛል።
ባዶ ነው ምንም የለም።
ቴሌ ብርን check አድርገሃል?
አዎ ቴሌ ብሬ ላይ ምንም የለም።
ያንተ ቁጥር ነው አይደል የነገርኩህ? አሁን ዜሮ ዘጠኝ አዎ ዜሮ ስድስት ኦብሳ ማለት አንተ ነህ አይደል? ይቅርታ አዎ እኮ balanced ነው የሚለው ከኛ side ኦብሳ። እስቲ check አድርገውና ያልገባልህ ከሆነ መልሰህ ደውልልኝ፣ አሳውቅልሃለሁ። እሺ ዘርዬ መልስልኝ።
እሺ refresh አድርገህ ሞክረው። ካልገባ ደውልልኝ መልሰህ። እሺ እሺ ዘርዬ እወድሻለሁ። እ